ሄሎ ሄሎ ሰላም ጤና ይስጥልን።
አብረሽ ጥናት ነሐስ
ናይ እሺ ከ WePlus Solution ነበር የምደውለው።
ከምን ከ WePlus
okay
እ፣ አሽከርካሪ ኖት ወይስ ተጠቃሚ?
ተጠቃሚ ነኝ።
እሺ አሁን የተመዘገቡት WePlus provider ላይ ነው እና ተጠቃሚ ደግሞ ከሆኑ WePlus Solution user የሚል app አለ okay እሱ ላይ ነው አገልግሎቶቻችንን ማግኘት የሚችሉት። ከሶስት መቶ ሀምሳ በላይ game ኦችም አሉን እዛው ላይ ማለት ነው።
okay አሁን ላዘጋጀነው ሽልማት ደግሞ referral code ኦትን አዝ- እ፣ እያጋሩ መጠቀም ይችላሉ። WePlus Solution user okay እሺ፣ thank you።
በቃ እሺ፣ አመሰግናለሁ።
እሺ፣ thank you።